ሄሎ ጤና ይስጥልኝ ሰለሜ።
እሺ መሰረት አርባ ስምንት ሰማንያ ስምንት
አርባ ስምንት ሰማንያ ስምንት ምን ሆነብህ?
ይህ ኮምፕሌት ይባልልኝ ተስተካክሎ
ያሳወቅከው ነገር አለ?
የለም
ካላለ እኮ ኮምፕሊት ነው የምልህ። ስምህ ማን ነው?
ግን ቻሎኔ ነዋ
ቻኖሌ ቢሆንም እኮ ማሳወቅ ግዴታ ነው።
ያው ነው አይደርስም ብዬ እኮ ነው ማሳወቅ አለብህ። አሁን ይሄ ለአንተ የሚጠቅምህ ማሳወቅ አለብህ፣ ሰዓት እንዲያዝልህ። ስምህ ማን ነው?
ዚያድ ዚያድ ዚያድ። አሁን እኔ ይጠይቁኛል reason ማለት ለምንድን ነው የምታስተካክልለት ሲሉ ቻልነው ሌለው ማለት አልችልም።
እሺ፣ አሳውቆ ነበር ግን ብዬ መጠየቅ እችላለሁ። ሰዓት ለምን እኛ አይደለንም የምንይዘው።
እሺ በቃ በይ ችግር የለም እሺ ዚያድ፣ እሺ አይቆርጥብህም actually። እሺ እሺ እሺ